ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ ታሪኩ። ሄሎ ሰላም ጤና ሄሎ ይስጥልኝ ታሪኩ። አቤት እ ዶሚኒክ ነው።
አዎ፣ ከዶን ኪቹብ ነበር የምደውልልዎ ዛሬ ለሚካሄደው ስታንዳፕ ኮሜዲ ተመዝግበው ነበረ።
ዶን ኪቲው ነው የምንለብሰውት።
ሄሎ አቤት ይሰማል።
ይመጣሉ ቦታ እናያገኝ እ ማስታወቂያ ለመስራት ነበር በጣም ዶሚኒክ ላይ።
ጥሩ። እሺ በመደበኛ ነው።
እ ማስታወቂያ አንሰ- አንሰርም እኛ ሌላ ድርጅቶች እ እንሰርሳለን።
በመደበኛው ሶስት መቶ ብር ነው። VIP አምስት መቶ ብር፣ ተማሪ ከሆኑ ደግሞ ሁለት መቶ ብር